ደህና አርጎ እንጀራ እሚጥል በደንብ ሰርተውለታል ጠይቆኛል እኮ አለቃዬ ነግሬሻላ ነግሬሻለሁ አዎ ኦኬ ምንድነች ብሄሯ
ሄሎ ሄሎ
አቤት
እኑ የለችም እሙ ቢሮ ናት ስልክ አልያዘችም አጋጣሚ እውነት ዘውድ ደህና ነህ እግዚአብሔር ይመስገን ወይን እሸት ነኝ እንዴት ነህ እ ወይ ነው እንዴት ነሽ እንዴት ነህ ደህና ነህ ዘውዱ እግዚአብሔር እኔ ደግሞ ማጋ ደወልኩ ብዬ ነው እ እንዴት ነህ ጤና ደህና ነኝ እግዚአብሔር እንዴት ይመስገን።
ሰነበትክ በጣም ደህና ነኝ ወይ ነው ደህና ነህ በጣም አይደለ እ ደህና ነኝ።
ቤተሰብ ሁሉ ሰላም ነው ሁሉ ሰላም ይመስገን አይ በቃ እኑ እሺ።
ፈልጌያት ነው የደወልኩት እሺ እሺ እሺ ዘውዱ፣ እነግራታለሁ እሺ እሺ ዘውዱ እሺ ቻው እሺ